Minnesota እታች ነው።
ሄሎ
ሄሎ
ሰላም።
ሄሎ እንዴት ዋልክ?
ይሰማል አይደለ?
ያው ይሰማል።
እግዚአብሔር እንዴት ዋልክ? ሰላም አላችሁ?
እግዚአብሔር ይመስገን። እግዚአብሔር አለን።
ይመስገን። ምንድን ነው?
ከቲክቶክ ላይ ነበረ እሱ ቁጥራችሁን ያገኘ ያየ ነው። ሰራተኛ ተመላላሽ እንዴት እንትን እንዳላችሁ ማወቅ ፈልገን ነበረ። ሰራተኛ ፈልገን ነበር፣ የቤት ጽዳት ማለት ነው።
እሺ እ፣ ምን አይነት መረጃ ልስጦትኝ?
እ፣ በቋሚ ነው በተመላላሽ ነው አንድ እና ደግሞ የክፍያውን ነገር እሺ እኛ ጋር የሚሰሩ ባለሙያዎችን እ፣ በተመላላሽነት ነው የሚሰሩትኝ። ቋሚ እዛ እየኖሩ የሚሰሩ ባለሙያዎች የሉንም።
እሺ እ፣ ክፍያ ደግሞ በስምምነት ነው የሚሆነው
ማለት
ከእርስዎ ጋር ማለት ነው። እ፣ ሆኖም ግን የቤቶት አይነት አፓርታማ G plus one ወይም ቪላ ከሆነ ግን እኛ ያወጣ ነው ዋጋ አለ። በሱ መሰረት ነው ባለሙያ የሚፈለግልዎት G G plus one ነው ቤቴ።
G plus one። እሺ ስለዚህ እ፣ ያለው ሙሉ መረጃ ይንገሩኝ።
ማይ G plus one ነው ቤቴ።
እሺ በሳምንት ስንት ቀን ነው የፈለጉት?
አሀ እሱ- Okay እሱ- አይ፣ ይሄ ይሄን ለማወቅ ብዬ ነው የደወልኩት። አሀ በሳምንትም በ- በሳምንት ሳምንት ሙሉ መሆን አይችልም ነው ወይ?
እ፣ ቢያንስ በሳምንት ስድስት ቀን እንጂ ያው ሰባት ቀኑ ሙሉ የሚሰሩ ባለሙያዎች አይ- አይገኙም። ያው አንድ ቀን በሳምንት እረፍት ስድስት ቀን።
ስለሚያስፈልግ ስድስት ቀን እ፣ ጽዳትና ምግብንም ነው ወይስ ለየብቻው ነው? ለምሳሌ ጽዳትን አጽድተው ምግብ አብስለው ይመጣሉ ወይስ ምግብ የሚያበስል ለብቻው ነው፣ ጽዳትን ለብቻው ነው ምግብ ለብቻው፣ ጽዳት ለብቻው የሚሰሩ ባለሙያዎች ናቸው።
ናቸው? እህ፣ በቃ እሺ፣ ማየ information ለማወቅ ነበር። አመሰግናለሁ።
እሺ አዎ።
መልካም ቀን።